Hello
Hello እሺ ለመመዝገብ ነው።
ለመመዝገብ ነበር። መስፈርታችሁ ምንድን ነው?
በአካል ነው በኦንላይን ነው class ኡን መውሰድ የሚፈልጉት?
በአካል ነው መውሰድ የምፈልገው።
በአካል ከሆነ class የሚጀመረው ዛሬ ነው። ለሶስት ወር ያህል ነው የሚቆየው። በሳምንት ሁለት ቀን ነው class ኡ የሚሰጠው።
እሺ
ሙሉ ክፍያው የሶስት ወሩ አስራ አምስት ሺህ ብር ነው።
እሺ
ክፍያውን ከፈጸሙ በኋላ screenshot አድርገው ቴሌግራም ላይ ይልኩልናል።
የሶስት ወር ነው ከዛ አንዴ ነው በ- የሚከፈለው?
አዎ፣ አዎ፣ ክፍያው በአንዴ ነው።
አመሰግናለሁ።